ነው ጤና ይስጥልኝ። ከዛ ሰዓት በላይ Hello፣ ጤና ይስጥልኝ። አቶ ዮናታን ነዎት?
አቦ ይስጥልን። ኤርሚያስ Hello፣ Hello፣ Hello።
ይሰማዎታል? ደንበኛችን ድምጾት ተቆራረጠ።
ይሰማኛል። ኤርሚያስ እባላለሁ። ፒዛት እሺ፣ እሺ። ከአሪፍ ፔይ ነበር የምንደውልልዎት።
አሪፌ። እሺ፣ አዎ፣ ከአሪፍ ፔይ ነበር የምንደውልልዎት። ላለፉት እ፣ ጥቂት ቀናት ምንም አይነት transaction አልፈጸሙም ነበር እና ከ POS ኡ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበረ።
ከ POS አይ stuck ምናምን እያደረግብን ነበር። አሳውቀን restart አድርጋችሁ ተጠቀሙ ብለውናል።
እሺ፣ restart አድርገው ሲጠቀሙ ሰራሎት?
አዎ፣ ይሰራል። አዎ፣ እሺ፣ እሺ፣ እሺ፣ እሺ። እናመሰግናለን። መልካም ቀን።
መልካም